ወይ አሁን እያወራሁት ነበረ።
okay እሺ እሺ እናቴ
እ ስልክ ቁጥር ጠዋት ያስመዘገቡበትን ሊነግሩኝ ይችላሉ? system እያስቸገረኝ ስለሆነ ዜሮ ዘጠኝ ሀያ አራት ሀያ አራት ሰማንያ ሶስት ሰማንያ ሶስት ሰላሳ ስድስት ሀያ አራት ሰላሳ ስድስት ሀያ አራት ደንበኛችን የቤት ውስጥ ማን ይባላል?
ርብቃ
ርብቃ እሺ፣ አግኝቼዋለሁ። በጣም ይቅርታ ለተፈጠረበት ችግር ይህንን ወዲያው አስተላልፋለሁ።
እሺ እሺ፣ መልካም ቀን